ይስጥልኝ ቺፕ እባክዎ ምንድን ነው?
ሰላም ነው።
ሰላም አለን።
እንትን ኦርደር ነበር የስልክ ቁጥር ሰጥተው የነበረ የሹፌር እና ግን እሱን ያደለውም ማለት ደውል ስልክ ቴክስ አደረግልኝ ልንገርሽ እና ሌላ ከውት ነ ዛሬ የሚመጣ ነበር ኦርደር የእኔ ስልክ ነገር ዜሮ ዘጠኝ ሰላሳ የቅጥ ቁጥር ተቀብዬ ነበረ ጠዋት ሃይማኖት?
ጋር ደውይለት ሚም ሃይማኖት ነው።
አዎ፣ produ- ሃይማኖት product ቱ ምን ነበር?
ብዙ አይነት ነው።
apple፣ ሽንኩርት ምናምን አቮካዶ አለው፣ apple፣ ሽንኩርት፣ ቲማቲም፣ ጥቅል ጎመን፣ ቀይ ስር
አስራ ሁለት ሀያ ሰባት አርባ ሰባት ዘጠና እኔ አይደለሁም አሉት።
እሱ አይደለሁም አለ። ታምር ነው ያልሽ? ታምሩ ነው ምናምን አዎ ታምሩ ነው።
ታመነ ታመነ ማለት ነው አይደለሁም፣ ሌላ ሰው ነው check አድርጎ አለ። አሁን ደግሞ ከዘጠኝ ዘጠኝ ሰዓት ነው የሚወጡት ልጆች የሚቀበሉልኝ።
እም።
ከዘጠኝ ሰዓት ደረስ እንዲወስዱ ኋላ እኔ ቦታ ሩቅ ነው ያለው እሱ የት አካባቢ ነው ነግሬው የሚመ- ነበረ።
የት አካባቢ ነው የሚመጣው?
ደግሞ የሚቀበሉ ቴሌው ጋር የሚቀበሉልኝ ነበሩ ከዘጠኝ በፊት ጀሞ ቴሌ
እ።
እሺ እሺ አሳውቅልዎታለሁ።
ደግሞ ይሄ message ጁ ራሱ አራት ተኩል እስከ አምስት ተኩል ይረከባል የሚል ነው notify እያደረገኝ እንትኑ okay።
ይሄ assign ተደርጓል በዚህ ሰዓት ስልኮትን ክፍት አድርጉ ምናምን ነው የሚለው። አሁን ሰራታችሁ ነው እና ስልክ እንትን ፊልም የለሽም አይ አሳውቅልዎታለሁ። እዚህ ጋር ያለው የታመነ ብቻ እሱ ነው።
ራሱ ነው እስኪ ማየው አዎ፣ እናትሽ check አድርጊልኝ እሺ እሺ check አደርግልዎታለሁ። ችግር የለም።
እ፣